ያውቃል ሲጀመር እሱ ያውቃል። ሄሎ አሮን፣ ሄሎ አቤት ወይ አሮን፣ ሰላም ነኝ። በቃ cancel ላይ ቅድም እሺ አውርቻቸዋል እኮ cancel አድርጉልኝ። እኔ order ሊያዝበት እኮ ነው እያልኩሽ ያልኩት deposit ኡ ብዙ ብር እኮ ነው።
አይቼዋለሁ እኮ cancel ይደረግልሃል።
እኮ cancel ይደረግ order ልሰራበት ነው። አሁን order አለ የሞተረኛ ሊይዝበት ነው።
እሺ አሮን፣ እሺ cancel ይሆናል። አሁን ይደረግልሃል፣ አስተላልፍልሃለሁ።
ኧረ ጉዴ ፈላ። ሰሞኑንማ ነገርኩሽ እኮ